አቤት አብሮ ይስጥልን ማ- የሆነ ማስታወቂያ ሰምቼ እሺ ስለ አክሲዮኑ ነው።
አዎ
እሺ መረጃ ፈልገው ነው።
አዎ ዝቅተኛ ስንት ስንት ስንት ነው?
ዝቅተኛ ከሀያ ሺህ ጀምሮ እስከ ከፍተኛ ሁለት ሚሊዮን
እሺ እንትን እዚህ እኔ ኮተቤ አካባቢ ነኝ። በቅርብ የት የት ነው እንትን በየትኛውም ባንክ ይቻላል?
እ፣ ይቻላል። እንደ ውሎታለን ሐምሌ አንድ ላይ ነው የሚጀመረው።
እም፣ በየትኛው እንደሆነ የሚያስፈልገው መስፈርቶች እንደ ውሎታለን ስሞትን እና ስልኮትን ይዝና እም።
እንደ ውሎታለን።
እሺ፣ ኢብራሂም ነው።
ኢብራሂም አዎ ኢብራሂም ነው የሚባል።
ይሄ የእርሶ ቁጥር ነው።
አዎ የኔ ቁጥር ነው።
እሺ ማስታወቂያውን ከምን ላይ ነበር ያገኙት?
ኢቲቪ።
እሺ እንደውሎታለን።
እሺ አመሰግናለሁ።